ታቃቢ ታዲያ ባንቺ ጤና ይስጥልኝ ከቢጃ ኢትዮጵያ ነበረ መደውሎት እሺ ሰላም ነው ማ ተቋረጠ መናሽሮ ነው አይደለ አዎ መናሽሮ
እሺ ሙሉ ስሞትን ልውሰድ እሺ ብሌን እጅጉ
ብሌን እጅጉ የት አካባቢ ነው የሚገኙት ሀያት እዚህ ታክሲ ማዞሪያው ጋር ተ- ታክሲ ተራ ጋር
አያት ታክሲ ተራ አዎ ወይ ደግሞ የድሮ ሳሚ ጋር
እሺ አሁን በደወሉበት ስልክ ቁጥር ልመዝግብሎት አዎ አዎ እንደሱ
እሺ የትኬት ቁጥር ወይም የወረፋ ቁጥር ስለምትሰጥ አንዴ መስመር ላይ ይጠብቁኝ
እ ሉሌ እንዴት ነህ እንትን እ፣ ደንበኛችን መስመር ላይ ስላስጠበቁት ይቅርታ እ፣ ስንት መስመር ላይ ያሉ አዎ አዎ
መስመር ላይ ያሉ ደንበኛችን አዎ አዎ የወረፋ ቁጥሩ ሀምሳ አራት ሀያ ሁለት አራት ሀያ ሁለት አራት አዎ ከሶስት ቀን በላይ